ጤናስጥልኝ ሶፎር
ሄሎ
አቤት ተናሽልኝ
ምንድን ነው የወዳሁት
እንዴት ነው?
ምንም ነው የወዳሁት እግዚአብሔር ይመስገን
ይሄ አጋጣሚ ከእንትን ወደ ሁሉ ስፖርት እንትን ለማድረግ በምንድን ነው የምንጠቀመው?
እ?
በ- ወደ ሁሉ ስፖርት
እሺ እ? እ?
ምን በጃፓን የተጠቀሙት ምን- ምን አሉ?
በጃፓን የተጠቀሙት በቻፓ አላወቅኩትም። ቻፓ በምን ላይ ነው የሚገኘው?
አሁን ም- ምንድን ነው በሁሉ ስፖርት መጫወት ፈልገው ነው ጥያቄዎት ምንድን ነው አልገባኝም አዎ አዎ፣ ሊጠ- አዎ፣ ሊጠቀም ፈልጌ መጀመሪያ ከ- ከቴሌ ብር ነው deposit የምናደርገው ወደ ሁሉ ስፖርት።
እሺ አሁን ቴሌ ብር ላይ ነበረ ብር አጋጣሚ ወደዛ ወደ ሁሉ ስፖርት deposit ለማድረግ እ፣ እምቢ አለን።
ኦኬ እስቲ እ፣ ሁሉ ስፖርት ጋር ደውሎ ይጠይቋቸው እሺ
ኦኬ ነው አዎ
ኦኬ